hello ጤና ይስጥልኝ ትምህርት ቤት
በቃ ሄሎ ጤና ይስጥልኝ ትምህርት ቤት ሰላም ነው። አሁን የደወልኩት ልጅ ነው።
እሺ ምን ነበር
deposit ወደ ቴሌ ብር ላረግ ስል እምቢ አለኝ።
እኮ ምንን መርጠህ ነው ያደረግከው?
ቴሌ ብርን
እሺ እንትን ነው ከቻፓ ወደ ቴሌብር እየሰራ አይደለም።
እና በ- እና ምንድን ነው የሚሻለው?
ሳንቲም ፔ ነው የሚሰራው።
እና ቪዲዮን ትልክልኛለሽ?
በቃ እልክልሃለሁ። ቴሌግራም ላይ ቁጥር ልስጥህና እዛ ላይ deposit ማድረግ አልቻልኩም በልና ቪዲዮ ላኩልኝ በል እልክልሃለሁ። ዜሮ ዘጠኝ እ ዜሮ ሶስት እ አርባ አራት እሺ ሰላሳ ሰባት አርባ ሰባት ዜ- ዜሮ ሶስት አርባ አራት ሰላሳ ሰባት ዜሮ ዘጠኝ
ዜሮ ሶስት ዜሮ ሶስት እ አርባ አራት ዜሮ ሶስት አርባ አራት እሺ ሰላሳ ሰባት
ዜሮ ዘጠኝ ዜሮ ሶስት አርባ አራት ሰላሳ ሰባት ዜሮ ዘጠኝ ዜሮ ሶስት አርባ አራት ሰላሳ ሰባት አርባ ሰባት
እሺ አርባ አራት ሰላሳ ሰላሳ ሰባት ሰባት አርባ አራት እሺ
አይደለም